ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንወደው
እንትን ሰሞኑን እንትን deposit ለማድረግ እንትን ብለን ነበር። ቴሌብር ቁሟል እንዴ?
አይ ይሰራል ቴሌብር።
withdraw ለማድረግስ
withdraw ለማድረግ እ፣ እየሰራ አይደለም። ማን ለማድረግ ፈልገው ነው withdraw?
እ እሺ ስልኮት ነው።
አዎ እሺ የሚያደርጉበትን መንገድ እያመቻቸን ስለሆነ እንደውልሎታለን መልሰን።
እሺ እሺ እሺ እሺ deposit ግን ቴሌብር አመሰግናለሁ።
ስለሚሰራ እ፣ በማድረግ እሺ።
ይችላሉ።
እሺ እሺ አመሰግናለሁ።
እሺ